ሄሎ ጤና ይስጥልኝ። ቤተሰብ እስራኤል ነኝ። ማኮም ልርዳው?
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ኮንፎርም አገኘኝ ያለ እሺ፣ አንድ የቤት ቤት ቁጥርህን ንገረኝ።
ራሱን የደወልክበት ስንት ብር ነው?
ምን እንጃ ቼክ አድርጊው እንትን የዛሬ ነው?
አዎ አሁን እሺ፣ እሺ። የዛሬ አይደለ? የዛሬ ነው?
አዎ ነው ግዴታ እሱ ሰላሳ ሊባ ነው ሰላሳ ሀያ አንድ ግዴታ ነው።
ዛሬ ልጁ የተደረገ ብር የለህም። ሌላ የቤት ቤት ቁጥር አለህ እንዴ?
okay okay sorry sorry ይቅርታ እሺ፣ ችግር የለውም።
እንትን የዘጠኝ ሰባ ሰባ ዘጠና ስድስት ዘጠና ስድስት እሺ፣
ዘጠና ዘጠኝ ይቅርታ እሺ እሺ፣ ምንም ችግር የለውም። ሰላሳ ሰላሳ ሀያ ሶስቴ
አዎ ሰላሳ ሰላሳ ሀያ ነው አዎ አዎ አዎ okay
ወደዚህ ቁጥር ቴሌ ብር ነው ያዘዝከው። confirm ላድርገው። ያን ወይ ወደ ሰላሳው ብትልኪው ችግር የለውም። ወደዚህ ብትልኪው ችግር የለውም።
አንተ ነህ መቀየር የምትችለው። reject አደረገውና ወደ ቤት ቤት account ተመልሰውና ከዛ በኋላ መቀየር ትችላለህ።
አይ ችግር ወደ ከሌለው ሰላሳ- ደግሞ ይሄኛውን confirm ላድርግልህ።
አ፣ እኔ በዚህኛው አድርጊ፣ በዚህኛው ወደ እሺ፣ ቁጥሩ ክፈቺው ችግር የለውም።
አሁን ገብቶልሃል። እሺ check ማድረግ ትችላለህ።
እሺ እሺ ስለደወልክ እናመሰግናለን። መልካም ምሽት።
እሺ